hello ጤና ይስጥልኝ ከ BGI ኢትዮጵያ ነው የምደውልልዎ።
እሺ።
ተቋረጠ ነው እ አሁን ወይምቲ number ካሉት እሱን እንዲነግሩ።
እሺ አራት ዜሮ አስራ ዘጠኝ
እሺ አራት ጊዜ ዜሮ ነው።
አራት ጊዜ ዜሮ አስራ ዘጠኝ እሺ አርባ ስምንት ሀምሳ ስምንት
አራት ጊዜ እ አራት ጊዜ ዜሮ አስራ ዘጠኝ አርባ ስምንት ሀምሳ ስምንት አዎ አዎ፣ በዚህ ላገኘው አልቻልኩም። ወይም የቢጃ መለያ ቁጥሮችን ንገሩኝ ወይም ደግሞ
የብቻ መለያ ቁጥራችን ሌላ ጊዜ የተመዘገብንበት ማውቀው ይሆናል ዜሮ አስራ አምስት ሰማንያ ዘጠኝ ነው እሱ ምንድን ነው? መለያ ቁጥሩ ነው ስልክ ቁጥሩ ነው?
አ መለያ ቁጥሩ
እሺ ንገርን። ዜሮ አምስት ዜሮ አስራ አምስት አስራ አምስት ዜሮ አስራ አምስት ሰማንያ ዘጠኝ እሺ
ሰማንያ ዘጠኝ በቃ ከዚህ ሌላ የለውም
ስልክ ቁጥሩ ስልክ ቁጥሩ ንገርን። ደንበኝነት የተመዘገቡበት
ቁጥሩ ዜሮ ዘጠኝ አስራ አንድ
እሺ ዜሮ ዘጠኝ አስራ አንድ
አርባ ስምንት እሺ አርባ ስምንት ሳይሆን አርባ አራት ዘጠና አንድ ዜሮ ስድስት አርባ አራት ዘጠና አንድ ዜሮ ስድስት እ እዚህ ጋር እኮ ነው BGI ፊት ለፊት አጠገባቸው ነው
ሌላ hello አቤት እዚህ አጠገባችሁ እኮ ነው እዚህ ብርሃኔ ቤት ፊት ለፊታችሁ ይሰማል አይደል? ደንበኛችሁ ይሰማል።
አንድ ያዳምጥ። ዜሮ ዘጠኝ እሺ።
አስራ አንድ አርባ አራት አርባ ዘጠኝ አስር ነው ስልክ ቁጥሩ።
አርባ ዘጠኝ ሳይሆን አ- ዘጠና አንድ ዜሮ ስድስት አርባ አራት ዘጠና አንድ ዜሮ ስድስት
ትክክለኛውን የ BGI መለያ ቁጥሮትን ይዘው ይደውሉ።
መልካም እንትን ነው አይደል?
hello
ሌላ አቤት የ BGI መለያ ቁጥሮትን ወደ ሞባይሎች ስላልባለ እሺ አ- እሱን አዘጋጅተው ይደውሉ።
እሺ እሺ
ስለ ደወሉ እናመሰግናለን። ስለ አገልግሎቶችን ሀሳብና አስተያየት ሆን ከሚሰሙ ድምጽ ካላስቀምጡ መልካም ነው።